hello hello hello ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። አቤት።
የወይዘሮ ምርቃት ስልክ ነው።
እሺ። አቤት።
ከ STEAM for Kids ነበር የምደውልልሽ።
እሺ። እሺ።
አርሴማ የ summer camp class ወስዳ ነበር አይደለ?
አዎ።
August ላይ አዎ።
እንዴት ነበር ቆይታዋ?
ቆንጆ ነው። የቀሯት ግን class ኦች ነበሩ መሰለኝ።
okay። እነሱን በ makeup class ማስተካከል ይቻላል። ችግር አዎ።
የለም።
በሜካፕ ቅዳሜ ቅዳሜ እየወሰደች ነበር እንጂ ቆንጆ ነው።
አይ፣ በጣም- በጣም አሪፍ። ስለዚህ አሁን በ weekend class October five ላይ እንጀምራለን።
እሺ። ሌላ አዲስ class
ና- ከዛ- ነው?
ከዛው የሚቀጥል ማለት ነው።
አሀ፣ የሚቀጥል አዎ።
ሌላ። እሺ። እሺ።
አዎ።
ይሄኛውን ቅዳሜ ቅዳሜ ስለዚህ ስልጣን ኢንተረስ- እንደበፊቱ አዎ፣ ሜካፕ የቀራትን ላይ ለማካ ማስተካከል ይቻላል።
ቅዳሜ ቅዳሜ ነው እንደ ልክ ነሽ።
ባለፈው። እሺ እሺ
ኦኬ። እስኪ ጅሉን ቼክ አድርጌ ይነግርሻል።
እሺ እሺ
ስለዚህ